እንዴት ነሽ?
ሰላም ነው ራይል ሰላም ነው አለው።
አለን አለን። conversation ኑ አልተ- አልተግባባንም መሰለኝ እና አዎ time የገባበትን ከዛ በፊት ያ- የገባ የገባ ነበረ already ስላለቀ ሌላ ነበረ ያስገባሁት እና እሺ አሁን አንተ እኮ okay።
ስጠይቅ ስንት ጊዜ ነው አምስት መቶ ብር deposit ያረካው ስለ አንድ ጊዜ አይ የ- የ- የ- የገ- የገባውን ለምን የገባው already ገባ ነው የ- የ- balance ያደረግኩትና ባላንስ ላይ ያላየሁትን ነዋ ኮምፕሌን ያለብኝን እኮ ነው አይደለ እኮ አሁን አፕቱ ማድረገው ያልተግባባ ነው ያልተግባባ ነው እዛ ላይ ነው እኔ ጠየቅኩ የነበረው ዲፖዚት ያረካው ስንት ጊዜ ነው ነው እንጂ ያልገባልህ አይደለም ያልኩ አሁን እኛ በቀን- እኔ ሳሎን ቼክ ማረ- ማረግ የምችለው በትራንዛክሽን አይዲዩ ትራንዛክሽን አ።
አይዲዩ ከስልክ ቁጥር ጋር አድርጌ ለቻፓ ልኬ ነው ቻፓዎች ናቸው ቼክ ማድረግ የሚችሉት ምክንያቱም አንተ በቻፓ በኩል ዲፖዚት ስላደረግ ማለት ነው እኮ ግን they didn't even get back to me still አ- እኮ እንደዚህ አይነት ልጠይቃቸውና ኮም- ልል- ልላክላቸውና ቻፓዎች ምን አ።
እንደሚሉኝ ያሳውቃሉ
all right እሺ